ሄሎ
ሄሎ ሰላም ጤና ይስጥልን።
ጤና ይስጥልኝ።
አለን መለስ ዳዊት።
አይ ስልክ ላይ message ገብቶልኝ ነው ደወልኩበት።
እሺ message ኡ ቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶችን ያገኛሉ። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ ይመዘግባሉ። ሶስት ቁጥር ላይ ለመጫወት የሚል ጥያቄና መልስ የእድል ጨዋታ አለ። እድሎት ሲሞክሩ በአቶ ክፍል ከአምስት ሺህ ብር ከአምስት ብር ከአምስት መቶ ብር ካሉ ሽልማት ያገኛሉ።
እሺ
ሰባት ቁጥር ላይ ቋንቋ ይምረጡ።
ሰባት ቁጥር ላይ ቋንቋ አዎ።
እሺ እሺ መልካም ጊዜ።
እሺ